ሄሎ ሄሎ አቤት፣ አቤት።
ታሪያ ነው።
አዎ፣ አዎ።
እሺ ከ We Plus Solution የሚባል ድርጅት ነው የምደውለው።
እሺ፣ እሺ፣ እ፣ ድርጅቱ አንድ app develop አድርጓል እና እዛ ውስጥ እሺ።
ከተለያዩ service ኦች አሉበት እና አንደኛው የእናንተ ሲሆን እ፣ ምንም ክፍያ ያለውም እዛ ላይ ተመዝግባችሁ store ኣችንም እንድታ- እንድታስተዋውቁና እንድትገበያዩበት ነው።
እሺ።
የዛ በጣም link- ጥሩ፣ ደስ ይለናል።
እሺ እ፣ እንትን link ልላክልህ?
እሺ፣ ላኪልኝ normal text ነው።
አዎ እሺ፣ በጣም ጥሩ። በዛ አ- አውርጄ መጠቀም እችላለሁ። በቃ አዎ lin- እ፣ app ኡን አውርደህ እዛ ላይ ተመዝ- መመዝገብ ነው።
በጣም ጥሩ። እሺ፣ እሺ። link ኡን text አድርጊልኝ።
እሺ እሺ፣ እልካለሁ።
በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ በጣም እሺ።